ሄሎ ሄሎ፣
አቤት።
ጤና ይስጥልኝ አቶ አድማሱ።
ሄሎ ሄሎ፣ ጤና ይስጥልኝ አቶ አድማሱ።
አድማሱ አይደለሁም፣ አዳሙ ነኝ።
እ እ እ?
አዳሙ አዳሙ።
okay እሺ፣ ሲጻፍ ተሳስቶ ይሆናል። እንግዲህ ያ- ያ- ድርጅታችን የትራንስፖርት አገልግሎት ሰጪ ተቋም ነው። We Plus እንባላለን። ከዚህ በፊት marketer ኦቻችን እ፣ ስልክ እየመዘገቡ ነበረ እና ምናልባት እ፣ ስም አሳስቶ ይሆናል። እ፣ ይዘን የመጣነው አዲስ ነገር አለ። እሱን ማውራት እንችላለን። ላውራዎት?
እሺ ስራ ላይ ነኝ አሁን፣ በ- ወይ በኋላ ላይ እሺ፣ ደውሎታል።